ሰላም ጤና ይስጥልን። ChipChip
እንደምናችሁ።
እግዚአብሔር ይመስገን።
ፕሮግራም ለወጣችሁ እንዴ?
እ፣ ይቅርታ ምን ነበረ?
Chip አይደለ አዎ ነው።
እኮ የ vegetable ቲማቲም ዋጋ ምናምን የሚያሳየው እንትን አልመጣለኝ እኮ
ምን አይመጣለውትም።
እ፣ ምን ውስጥ ልግባ?
እስኪ update አድርገውታል እንትኑን።
አዲስ ላድርገው?
አዎ እስኪ update አድርጉት።
እንደገና ምን refresh ነው ማድረገው ወይ አይ እብ update ማለት እስኪ እንትኑ ያጥፉትና app ኡን እ፣ እንደ አዲስ ያው እንደገና download ላድርገው?
አዎ አዎ እሺ እሺ ነው። እሺ